Hello ጤና ይስጥልኝ ጠብታ አምቡላንስ ሄሎ ጤና ይስጥልን። እሺ ነቢያ ትባላለሁ።
እሺ marketing ኦችን የማገኝበት መንገድ እንዴት ነው?
እሺ የማሽ የምደውለው ከኢትዮጵያ እም፣ Private Hospitals እና Centers Association ነው የምደውለው። አንዴ እሺ።
መጥተው ነበር እኛ ቢሮ እና ስልክ እሺ።
ማግኘት አልቻልኩም። ጎግል ላይ ምናምን ይሄን ያገኘሁት።
እሺ እሰጥሻለሁ።
እሺ
አንድ መስመር ላይ ጠብቂ።
እጠብቃለሁ።
ሄሎ Hello እሺ ዜሮ ዘጠኝ ሀምሳ አንድ እሺ
ሰማንያ ስምንት እሺ ሰማንያ አምስት ሰማንያ አምስት ሀምሳ ስምንት
ሀምሳ ሀምሳ አንድ
እሺ ሰማንያ ስምንት ሰማንያ አምስት ሀምሳ ስምንት አዎ እሺ ጠይሟ ልጅ ናታ። እቺ
እ እ ታውቂያለሽ?
ችግር እንዳለ እ፣ መ- አንዴ I think መታ ስልክ ሰጥታን ነበር እና እሺ እ፣ ስላጣነው ነው አሁን table ላይ እሺ ትዕግስት ብለሽ እሺ ትዕግስት
እሺ እሺ